ሄሎ ሄሎ ቤቲ ወይ እንዴት ነሽ?
አላ እንዴት ነህ?
አለ ትላንት እቺ ዛዛ ነበር ቃል ኪዳን የምትባል customer እና እም፣ ዛሬ ነው delivery date ኡ በስድስት ነው የሚለው accept አልተባለም።
ኧረ አዎ
እስኪ አየዋለሁ። ካልሆነ ያው ነገ ነው የሚሄድላት፣ ነገ ጠዋት።
ነገ ነው የሚሄድላት። ምን በ system ይወጣል ወይስ complete ላስገባው ነበር?
አው እኔ እንጃ። ወይ መቼ ኮም- መቼ ነው ከመቼ ነው ኮምፒት የተደረገው?
እም፣ ስድስት ሰዓት ከሰላሳ ስምንት ይላል ኤኤም አይ
ስድስት ሰዓት ሀያ ጉዳይ ለሰባት ኤኤም ነው የሚለው አዎ። ኦ፣ ዋው ወይ እንትን ታረግ አክሰፕት ታረግ ሲፋር ይገርም አላቅ
እኮ እነሱ ያ የዋለው ብቻ።
አክሰፕት በይውና ለነገ ኮምፕሌት ላስገባል ላስገባላት ነው ግን በቃ ችግር የለም accept ልለስ ነው accept ልላት አለው ችግር የለም በቃ accept በይው እሺ እሺ፣ እሺ።